አምቡላንስ የአምቡላንስ አገልግሎት ጤና ይስጥልኝ።
አብሮ ይስጥልን።
እንትን ከላንሴት ወደ ቤት አምቡላንስ ፈልገን ነበር የሚወስድ እሺ basic ይችላሉ። ከላንሴት ወደ ቤት ወደ አያት ላንሴት ነው መገናኛ ያለው ነው መገናኛ ያለው
አያት መኖሪያ ቤት።
አያት መንደሩ አለ አይደለም ዞን ስድስት እሺ ዞን ስድስት አዎ
እሺ እ ኦክሲጅን ላይ ናቸው። ስለ ታማሚው አንዳንድ መረጃ ልጠይቆት፣ ይቅርታ።
sure ኦክሲጅን ላይ አይደለችም እሺ
she just needs እንትን በ pressure ምናምን መሄድ አለባት movement የለም እሺ የሕክምና history ያቸውን ማወቅ ይቻላል ማለት ምን ነበር ህመማቸው?
she has cancer ታማሚ ናት እሺ እም፣ ግን አሁን ራሳቸውን የገባችበት confused ናት little bit confused።
ግን sedated ምናምንም ስለምትሆን ብዙም ያን ያህል እንትን አያስፈልጋት okay ስለዚህ አሁን ሲወጡ ለምሳሌ sedation ላይ ሆነው ነው medication ምን ወስደው ነው አልሽኝ?
የሚወጡት? sedat- አዎ seda- ወስዳለች።
ተደርገው ነው?
አሁን አዎ።
አሁን ወስዳለች።
በቃ እሺ። ተጨማሪ ስልክ ቁጥር ይኖሮታል?
እ፣ ቆይኝ አንድ ጊዜ እሺ ችግር የለም።
ስልክ ቁጥር ስንት ነበር? ዜሮ ዘጠኝ ዜሮ አራት እሺ
ሰላሳ ዘጠኝ ሰላሳ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አርባ አምስት አርባ አምስት አንዴ መልሼ ልደውል። ይቅርታ። እሺ